ራሱ ልጅ ይስም አረ ዮኒ ትንሽ ቀን ማረግ ሄሎ
ጤና ይስጥልኝ። ሁሉ ስፖርት በኮብ እንርዳዎት።
እንትን ከ- ከትናንት ወዲያ እንትን በልቼ ነበር እና አስቀርቶብኝ ነው ከሁሉ ስፖርት ወደ ቴሌብር አስቀርቶብኝ ነው።
እሺ ትራንዛክሽን ሂስትሪው ልከው ነበር።
እ? ምን ምን አልሽኝ? ና- transaction history ው ልከው ነበር ቴሌግራም ላይ።
አይ አላኩም ምንም አላ screenshot ም አላለ- አላረኩትም ነበረ።
እሺ እ፣ transaction history ውን screenshot ያርጉና ቴሌግራም ላይ ላኩልን።
እሺ በምን በምን እዛው ጥያቄ ምልክቷ ጋር ያለችው ቴሌግራም አለች አይደል?
እሺ
እዛ ላይ ላኩ።
እሺ እናቴ እ፣ ይመለሳል ከዛ አ ይመለሳል።
ሺህ ብር ነው።
ወይ ሲመለስለት እዛው ቴሌግራም ላይ ስለምናሳውቁት ቴሌግራም ላይ ይጠብቁና ይከታተሉ።
እሺ እሺ